hello ጤና ይስጥልን ቤተሰቤት እማ ሰላም ነው። ሰላም መሸት እግዚአብሔር ይመስገን።
አንድ ሺህ ብር deposit አደረኩ። እስካሁን አልገባም። ልጆች ደግሞ በተፈለገ ምን አልከኝ?
አንድ ሺህ ብር deposit አደረጉ፣ እሺ አልገባም። ቴሌግራም ላይ ደግሞ message ኦችን ላኩ።
አዎ፣ እሺ ከላክልን ለቻፖች እናሳውቃለን። ስላልመለሱ እኮ ነው ዝም ያልነው።
እና እስከ መቼ ነው?
አ- አላወቅንም፣ አሳውቀናል። ትንሽ ጠብቁን።
አየህ እሺ እናመሰግናለን።